ሌላው ይቅርታ ከቤት ቤት እንደውለው አቤት
እኔ ብል አርጋሎት ነበር እና እ እኔ ብል አርጋሎት ነበር ቅድም እ ደጋግሞ ሲሞክሩት እንደዚህ ፓስወርድ ይዘጋል እንትን ይዘጋል እና ወይ ኤንቺ እስኪላኩልን እና ፓስወርዱ ተቀይሮ ይስተካከልሎት ምን ላክልሽ? እንትን
ኤኒ ዴስክ ቴሌግራም ላይ የላኩልን
AnyDesk ላክልሽ። እሺ እሺ እንዲህ ሆኖብኝ ነው ምናምን ብለህ ጻፍልን እሺ እዛ ላይ
እሺ እሺ መልካም ቀን